Hello hello ይሰማል?
ይሰማኛል።
መሰረት ነሽ? አስቴት ማን?
ሰላም ነኝ።
አልሰማሁም።
ሰላም።
ሰላም ነው መሰለሽ ቅድም ከባጃጅ ማለት ነው ከካሳንችስ እሺ
እና order ወስጄ ነበረ እና ሶስት መቶ ሶስት መቶ ሀያ ሁለት ወጥቶብኛል።
Okay። ምን ሁለቴ complete ሁለቴ- ለሆነው ሁለቴ complete ሳይሆን መጀመሪያ customer የ customer order ሶስት ነበረ
እሺ እና እኔ ደግሞ እዛ ምግብ ቤቱ ያለውኝ የሁለት ነበረ ሁለቱንም ከእነሱ ተቀብያቸው ወስጄ ለ customer ካደረስኩላት በኋላ customer የሶስት ነው ምናን አለችኝ። ደወሉልኝ የሶስት ነበረ ምናን አንተ የሁለት ነው ምናን የወሰድከው ምናን እያሉኝ ማለት ነው።
ማን ነው ስምህ?
አትርሳኝ አትርሳኝ። የአትርሳኝን case የሚያውቃለ እ
ለማን አሳውቀህ ነበረ?
አላሳወኩኝም። አሁን አሁን አሁን ደምረው ምናን ከዛ የተቆረጠብኝን ደምረ ነው አሁን እያሳወኩሽ ያለው ሁለት ሶስት መቶ ሀያ ሁለት ብር ነው ቆረጡብኝ። አሁን ጠይቅልኝና ሰላም በናትሽ እስቲ ሶስት ምግብ ማለት ነበረ መጀመሪያ። ሁ- ቆይ መጀመሪያ ሁለት ሁለት ምግብ ነበረ ሁለት ምግብ ነበርና ምግብ ቤቱ ወስጄ complete ልል ስል ለካስ እነሱ እኮ እንደገና edit ምናምን የተደረገ ምናምን አልነበረም ምግቡ ራሱ እና ወ- ወስጄ ልጨርስ እንዳል ሶስት ምግብ ምናምን ምል አሳይኝና customer ሶስት ነው ያዘዝኩኝ ምናምን አለችኝ። እና በዚህ ሁኔታ ነው ደግሞ ያው ሁለቱን ሰጥቼላት ምናምን ሌላ order ስለያዝኩኝ ምናምን ደወሉልኝና ከደገና ሂድና አምጣ ምናምን ስሉኝ አልሄድም ሌላ order ይዤ ያለው ምናምን ብያቸው ማለት ነው።
እሺ እና ስለዚህ ሶስት በዚህ መቶ ከዚህ ሶስት መቶ ከዚህ ነው ስትወር ላይ- ቆረጥኩኝ።
እሺ order ኡ ስንት order number ኡን ታስታውሰዋለህ?
order number ኡ ቆይ ልንገርሽ number ስልሳ ዘጠኝ አስራ ስድስት መሰለኝ እርግጠኛ ሆን data እያስቸገረኝ ስለሆነ ስልሳ ዘጠኝ አስራ ስድስት በቃ ከበርገር ቤዝ ነው አይደለ?
አዎ፣ በቃ እሺ check አደርግልሃለሁ። እሺ ሶስት መቶ ስንት ብር ነው የቆረጠ?
ሶስት መቶ ሀያ ሁለት ብር።
ሶስት መቶ ሁለት እሺ check አድርገዋለሁ አባ እሺ፣ check አድርጊና እጅ ብትደውይልኝ አሪፍ ነው።
እደውልልሃለሁ። እሺ እሺ አባ